Hello አቤት ሰላም ጤና ይስጥልን ቴሌቪ
አዎ እዚህ እንትን በዚህ ቁጥር ሳንቲም ሁሉ ጊዜ ይነሳብኛል እና ለማዘጋት ብዬ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለልኝ
ስንት ስንት ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ እሺ እሺ